ለምንድነው ሙሉ ስፖርት እባክዎ ምን ለወዳሁት
ወጪ አድርጌ ከትናንትና ወዲያ አንድ አለኝ።
ወጪ አድርገው ነበር?
አዎ እሺ ከትራንዛክሽን ስክሪንሻት አድርገው የላኩልን ያስገቡትን እና ያልገባል በቴሌግራም ላኩልን።
አዎ በቴሌግራም ልኬ ነበረ።
መቼ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አረ ስልካ መቼ ነው የላኩት?
ትናንትም ልኬ ነበር፣ ድጋሚ ደግሞ አሁን ልኬ ነበር።
እሺ መልስ ስናገኝ እዛው ላይ ስለምናሳውቆት ይጠ- ይጠብቁን። እሺ በትዕግስት ደንበኛችን። እሺ መልካም ቀን ይሆንልዎት።